ጤና ይስጥልኝ። ቴስኮል ስንት ልርዳዎች?
ለጅማ ይኖራል እንደ አየር ከየት ወዴት?
ለጅማ ለጅማ
ከየት ወደ ጅማ ከየት ነው የሚነሱት? መነሻና መድረሻ ይንገሪ።
ከአዲስ አበባ ለጅማ ለዛሬ ይኖራል ለዛሬ እሺ፣ እሺ ሌሎታ አንዴ ትንሽ ጠብቁኝ።
እሺ
እሺ ይቅርታ ቆየሁት መስመር ላይ። ዛሬ በረራ የለም ሙሉ ነው ከአዲስ አበባ ጅማ። ነገ አለ ከአስር ሰዓት ላይ።
ለዛሬ ነበር የተፈለገው። ለዛሬ ከሌለ ተይዋል።
አዎ የለም ሞልቷል። እሺ እናመሰግናለን። መልካም ቀን።
እንቀበላለን።
እሺ